ድንግል ማርያም ሆይ ለማኅፀንሽ ሰላም እላለሁ። የማይቻለውን ቻልሽ፣ የማይሸከሙትንም ተሸከምሽ።
ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ያለ ሩካቤ ጽንስ እንደምን ያለ ነው? እጹብ ነው ድንቅ ነው በአንቺ የተፈጸመው። የድንግልና ወተት ካንቺ ነው የተገኘው። ወደፊት የማይሆን ቀድሞም ያልሆነ ነው፣ ቀድሞም ያልሆነ ነው።
ሰላም ለዘባንኪ ሰላም ላዕይንትኪ ሰላም ለማኅፀንኪ
ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር የመለኮ ስፋት ከሆድ መጥበብ ጋራ በማድነቅ እንበል ግሩም ያንተ ስራ። እሳትን መሸከም ላንቺ ነው የተቻለው። ረቂቁን አምላክ አየነው ዳሰስነው፣ አየነው ዳሰስነው።
ሰላም ለዘባንኪ ሰላም ላዕይንትኪ ሰላም ለማኅፀንኪ
ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ከዘባነ ኪሩብ ድንግል ትበልጫለሽ፣ ፈጣሪ ዓለማትን መገበሽ አሳደግሽ። አሕዛብ ሁላችሁ ኑና መስግናት ድንግል ስለሆነች የአምላክ እናት የአምላክ እናት ሰላም ለዘባንኪ ሰላም ላዕይንትኪ ሰላም ለማኅፀንኪ
ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ጾርኪ ዘይጸወር አግመርኪ ዘይትገመር አግመርኪ ዘይትገመር ብራና ቢሆንም እንጨት ሳር ቅጠሉ ተጽፎ አያልቅም ቅድስናሽ ሁሉ። ወንጌል ናት ማርያም አንብቧት ሁላችሁ ንባብ ከትርጓሜ ከእርሷ ጋለላችሁ እርሷ ጋለላችሁ ሰላም